Hello?
Hello. Hello. Hello. ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን።
ፕሊንስ- ፍሊንስቶን ነው አይደለ?
አዎ፣ ፕሊንስቶን።
እሺ እ- እ- ሱቅ ያለቀ የት የት ነው ያላችሁ
አሁን ሽያጭ አቁመናል።
ነው ማስታወቂያ?
አዎ። ማስታወቂያ አሁን የለም።
አረ እየተላለፈላችሁ ነው። እሺ አይ እ፣ አሁን አክሲዮን ሽያጭ እየሸጥን ነው።
Okay። ስለዚህ የሱቆች ሽያጭ የላችሁም።
አዎ አዎ፣ ግን አክሲዮን እ፣ የሚገዙ ከሆነ ቅድሚያ ለእናንተ ይሰጣችኋል ሽያጭ ሲጀመር።
Okay። እሺ አመሰግናለሁ።
እሺ፣ ስምዎትን ማን ልበል
ነጻነት ነጻነት። እሺ፣ እሺ። ምን ላይ ነበር